ሄሎ ሄሎ፣ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ We Plus Solution ነበር የደወልኩት።
ምን ከ We Plus Solution
አላወቅኩትም። ምንድን ነው?
ባለፈው We Plus Solution app ላይ ተመዝግባችሁ ነበር
ምንድን ነው? አላወቅኩትም። እኔ አልተመዘገብኩም።
ነው?
አዎ፣ okay app ነው። ከሀምሳ በላይ service ኦች አሉ በውስጡ። ከ service ኦቹ አንዱ ደግሞ እንደዚህ ኮስሞ ቤት ነው እና ኮስሞ ቤት ነው እናንተ የምትሰሩ?
አዎ፣ ግን እኔ አልተመዘገብኩም።
okay እሺ፣ በቃ እንደዛ ነው።